ስለኝ ቴክስ ያበራሙት ዘማታ
እሺ፣ አሁን እያወራሁ ተቋርጦብኝ ነው።
እሺ፣ ከየት ወዴት ነበር በረራው?
ከአዲስ አበባ ጅንካ ጅንካ
አዎ፣ ለሁለት ሰው ነበር አይደል?
ለሁለት ሰው ነበረ፣ አንድ አዋቂና ልጅ።
እሺ፣ አንድ ደቂቃ። refund ነው የፈለጉት?
አዎ፣ አዎ፣ እሺ፣ ቴሌግራም ከተቻለ ትላንት እ?
የላክንሎት ቴሌግራም ላይ አለ አይደል message?
ትናንት ትኬት የላክንሎት
አዎ፣ አዎ፣ እሱ ቴሌግራም ላይ እንትን ያድርጉልን account ኦትን እና
account ና ምን refund ትኬ- refund እንዲደረግሎትና account ኦትን አንድ ላይ አድርገው ይላኩልን።
በቴሌግራም refund ይደረግልኝ ልበል እዛው ላይ በጽሁፍ አዎ በጽሁፍ refund ይደረግልኝና account ኦትን ይላኩልን።
እሺ። እና አሁን ይሆናላ ያው ሌላ አማራጭ ልንጠቀም ስለሆነ ከሁለት እስከ አምስት ቀን ሊወስድ ይችላል።
እስከ አምስት ቀን አዎ
ኧረ በስመ አብ። ተማሪ እኮ ነች ደግሞ ልጅቷ እያመለጣት
አዎ ያው ይሄ ትኬቱ ሳይቆረጥ በፊት መናገር የነበረበት መረጃ ነው። ከሰላሳ አይ refund ይደረጋል ብሎኝ ነበር እና refund ይደረጋል። አዎ የሚወስደውን ስራ ቀን ነው። ከሁለት እስከ አምስት ቀን ሊወስድ ይችላል። account ኦትን እና refund ኡን ቴሌግራም ላይ ላኩልን። hello